ጅቡቲ ኬንያ ያነዚህ ሳዘግም በግሬ ሳዘግም ብቻዬን ሳዘግም በረሃ ሳቋርጥ በስደት ዘመቻ የተከተለች ባንዲራዬ ብቻ ጸንታ አጽናናችኝ ኮርታ ያኩራራችኝ ትዕግስት ያደለችኝ ያበረታታችኝ የደፈረው ጫካ የፈራው ሰው አገር የፈራው ሰው አገር የፈራው ሰው አገር እግሬ አውጭኝ እያለ ድንበር ኬላ ሲሰብር ድንበር ኬላ ሲሰብር ድንበር ኬላ ሲሰብር ዛሬ በሰው አገር ኑሮው ቢከፋ ሃይማኖቱን ይዞ ይኖራል በተስፋ ጠንክሮ የሰራ ለፍቶ የተማረ ሁሉ ያልፋል በማለት እድሜ እየቆጠረ ያስለቅሳል ያስተክዛል ያሳልፍ ነው መቼ ይረሳል ያስለቅሳል ያስተክዛል የኛስ ነገር መቼ ይረሳል ሮም ላይ ያላችሁ ለንደን ያላችሁ ጀርመን ያላችሁ ፓሪስ ያላችሁ ሆላንድ ያላችሁ ስዊድን ያላችሁ ሰላምታ ይድረሳችሁ። አሄ ሲሳዬ ሲሳዬ እድሌ ቤዛዬ ጀማዬ ጀማዬ ዝና ገበያዬ ዞሮ መግቢያዬ ኢትዮጵያ ኢትዮጵያ ኢትዮጵያ ሀገራችንን ኦን ኢትዮጵያ እናታችንን ያመላችን ሰብሳቢያችንን ዜግነታችን መጠሪያችንን በማናውቀው ባህል ባልጠቀመን ነገር ባልጠቀመን ነገር ባልጠቀመን ነገር ሶሻሊስት ኮሚኒስት ቀይ ሽብር ነች ሽብር ያልን ቀይ ሽብር ቀይ ሽብር ነች ሽብር ስንት ሰው መነነ ተሰደደ ከሀገር ስንቱ እስር ቤት ገባ ስንቱ በላበት ከወዳጅ ዘመዱ እየተነጠለ ስንቱስ ተባረረ ስንቱስ ተገደለ ካለፈው ተምረን ካደረግነው ጥፋት ካደረግነው ጥፋት ካደረግነው ጥፋት እስቲ እንተባበር ኢትዮጵያ ለማንሳት ኢትዮጵያ ለማንሳት ኢትዮጵያ ለማንሳት ህዝቧን ባንዲራዋን ታሪኳን አስታውሱ ታጋሽ ቅባዩዋን ኢትዮጵያን አትርሱ ሁሉን ሰብሳቢዋን የወላድ ድሃዋን በጸሎት ኗሪዋን ፍቅር መጋቢዋን ያስለቅሳል ያስተክዛል ያሳለፍነው መቼ ይረሳል ያስተክዛል ያስተክዛል የኛስ ነገር መቼ ይረሳል አሜሪካ ያላችሁ እንደምናችሁ ካናዳ ያላችሁ እንደምናችሁ እስራኤል ያላችሁ እንደምናችሁ አቴንስ ያላችሁ ኬንያ ያላችሁ እንደምናችሁ እንደምናችሁ